ቴስት ልንግዛ እግዚአብሔር ይመስገን።
ድራፍት በዚህ በእኛ መስፈር አለት ይዛለ ኦሎምፒያ መስፈር ማለት ነው።
ምን አለ?
ድራፍት
እሺ ድራፍት የሚያከፋፍሉት ማለት ነው። በዚህ በእኛ መስፈር አለት በኦሎምፒያ
የት አካባቢ ኖት?
ኦሎምፒያ በዚህ ደንበር ኦሎምፒያ ማለት ነው።
እሺ ኦሎምፒያ አዎ።
መስመር ላይ ነው ደንበኛችን።
አዎ መስመር ላይ ነው።
እስኪ number ኦችን ይንገሩኝ እና ልመዝግብሎት እስኪ ንገሩኝ።
ሮማ ትባላል መስራቻችን ሮማ staff ናቸው አይ TIN number ኦችን የድርጅቱን TIN number
እ
የድርጅቱን TIN number ይንገሩ።
ሶስት ዜሮ
ሶስት ዜሮ አርባ ዘጠኝ
አርባ ዘጠኝ
አስር ስምንት ዜሮ ሰባት ስንት አለ?
አስር ስምንት ዜሮ ሰባት
አስራ ስንት ነው ያለው?
አስር ስምንት ዜሮ ሰባት
እሺ፣ እባክዎ ትንሽ የሚለቀብቁኝ ሌሎት መስመር ላይ ነው ደንበኛችን።
አዎ መስፈር ላይ ነው።
በነገሩን ጊዜ አይዲ ማግኘት አልቻልኩኝም። እንደገና ድጋሜ ልንገሮትና ቼክ ያድርጉልኝ።
እሺ እሺ ቲን ነምበር መሰለሽ
አዎ ድጋሜ ንገሩኝ TIN number ኡን።
ሶስት ዜሮ
እሺ አርባ ዘጠኝ ሶስት ዜሮ አርባ ዘጠኝ
እህ
አስር ስምንት ዜሮ ሰባት
ስምንት
ዜሮ ሰባት
ሙሉ ስሞትን ይንገሩኝ ደንበኛችን።
እ
ሙሉ ስሞትን ይንገሩኝ።
ሳሚያ አሊ
ሳሚማ ሳሚያ አሊ
እህ የአባት ስም
አሊ
እሺ። የድርጅቱ ስም ምንድን ነው የሚባለው? የእርሱ ድርጅት ስም
እንግዲህ ካ- ሮማት ካፌ ባርና ግሮውስ ካፌ ነው ያሉት?
ባርና ሬስቶራንት እህ እሺ። አሁን በደወሉ ስልክ መዝገብ ወይስ ሌላ ቁጥር ሰጡኝ?
ዜሮ ዘጠኝ አስራ አንድ
ዘጠኝ አስራ አንድ ስልሳ
ስንት አለ?
ስልሳ
ስልሳ
ዜሮ ዘጠኝ አስራ አንድ ስልሳ ሰማንያ አራት አርባ አንድ
የት አካባቢ ናት?
ኦሎምፒያ አካባቢ ማለት ደንበር ኦሎምፒያ
ኦሎምፒያ ደንበር ኦሎምፒያ። የትኛው ምርት ነው እየመጣሉት ያለው ነው?
እ?
የትኛው ምርታችን ነው ያልመጣሉት? ድራፍት ነው ቢራ ነው?
ድራፍት
የ- ምን ድራፍት ጊዮርጊስ ነው ወይስ ካስተላ?
ጊዮርጊስ
ጊዮርጊስ። ምን ያህል ጊዜ ሆነ?
ኧረ ዛሬ ብቻ ነው የቀሩብኝ ኧረ ዛሬ ለምን እንደቀሩ ለማወቅ ፈልጌ ነው ዛሬ ነው የቀሩት።
መስመር ላይ ነው?
ኤል